hello
ሰላም ይልቅነህ ነኝ።
ሰላም፣ እንዴት ነው?
አለና እስማኤል።
አዎ ናትናኤል።
እሺ ከ Afriwork freelance ኢትዮጵያ ነበረ የምንደውለው።
okay፣ ትናንት try አርጌ ነበረ።
እሺ አንድ ድምጾት ትንሽ እየቆ- እየተቆራረጠብኝ ነው።
አይሰማም? አይሰማም? አዎ።
እሺ አሁን ይሰማል። ምን እያለኝ ነበር?
አዎ፣ ትናንት vacancy አውጥቼ ነበር ማኔጀር።
አዎ በ HR manager።
አዎ አዎ okay አዎ pending payment ላይ አግኝተን ነበር። እኛም ለዛ ነበር የደወልነው። ያስቸገሩት ነገር ነበረ ክፍያ ላይ?
okay፣ አዎ የ- በንግድ ባንክ account ነበር መላክ የተመቸኝ በሰዓቱ እና እህም።
እሱ ስላልቻልኩ ነበር process ኡን ያቋረጡ።
okay ቴሌብር አይጠቀሙም?
አዎ ቴሌብር አዎ፣ በድርጅት ስለሆነ እህም።
እሱን screenshot አድርጌ ልኬላቸዋለሁ ያላችሁን option ያው ሁሉንም ኦፕሽኖች ማለት ነው። CBE okay።
ብር ምናምን ይላል።
support ላይ ልከውልን ነበር። Afriwork support ላይ
አይ support ላይ ሳይሆን እኔ ለ supervisor ኦች
okay so በ CBE ብቻ supervisor ኦች ነው ልኬላቸው ነበር። አዎ።
አዎ።
አዎ በ CBE ብቻ ነበር ብለውኝ ነበረው።
አሀ ስለዚህ ያ የ CBE account ልክሎት መክፈል ይችላሉ። ያው እሱ ብቻን አማራጭ ስላሉኝ ነው።
አዎ የ CBE account ካለ እም።
አዎ ካላችሁ ላኩና እሱን inbox ማድረግ ትችላለህ።
እሺ እሺ በዚህኛው ስልክ ቴሌግራም ይጠቀማሉ?
አዎ አዎ
በቃ በዚህኛው ስልክ ቴሌግራም ላይ Afriwork support በሚል account የ CBE account ኣችን እንልክሎታለን። እሺ የሚያስቸግሩት ነገር ካለ ይደውሉልን። እሺ መልካም ቀን።